hello hello አቤት ጤና ይስጥልን።
አብሮ ይስጥልን። ሁሌም ብለሽ ነበር ከአምስት ደቂቃ በኋላ ይማር፣ ይማር፣ ደብሎች ይማር።
ተሽጠዋል።
እ እ?
ፒካፕ ነው ያለን። double ኦች ተሽጠዋል።
double ኦች ተሽጠዋል። ፒካፕ ነው ያላችሁ?
አዎ በፒካፕ
አዎ፣ አዎ፣ ፒካፕም አለ።
ባለበት አለ።
double- እ እ?
ባለጠፈ long base- pickup አለን።
long base ኦች ምናምን የሉም። one o five ም የለም።
እሺ ቁጥር ልስጦት ዜሮ ዘጠኝ የያዙ ንገርኝ እሺ።
ዜሮ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ አዎ ስለ ደውል